ጤና ይስጥልኝ።
አብሮ ይስጥልኝ።
እግዚአብሔር ይመስገን።
ትኬት ፈልጌ ነበር ለአዲስ ኮሜዲ።
እሺ ይቻላል እኮ መጥተን ነው office የምንገዛው or እንዴት ነው?
ቦታ ማዘዝ ይቻላል። አሁን ላይ okay
አሁን ላይ ቦታ ማዘዝ ይቻላል። ከዛም በኋላ በ account አስገብተው screenshot አድርገው በሚመችዎት ቀን ወይ ከፈለጉ በኢንተርኮንቲኔንታል ካልሆነ ደግሞ አበሩስ ህንፃ ደንበል ፊት ለፊት አራተኛ floor ቢሮ ቁጥር አራት መቶ ሰባት ሄደው መውሰድ ይችላሉ። ሶስተኛ አማራጭ ደግሞ የዕለቱ ዕለት ይዘው መምጣት ይችላሉ።
እሺ እንትን እንዴት እንዴት ነበረ? VIP ምናምን አለው አይደል?
አዎ VIP እና normal ነው ያለው። normal ኡ አራት መቶ ብር VIP አንድ ሺህ ብር ነው።
okay ምንድን ነው ልዩነታቸው?
ከፊት መቀመጥ
ከፊት እንጂ ሌላ የምናቀርበው ነገር የለው። አዎ okay እሺ ትይዥልን ቆይ ቆይ ሌላና ይቅርታ እሺ ችግር የለው።
ቴዲ እኮ VIP እናድርገው or normal ከፊት መቀመጥ ብቻ ነው different ኡ። ኦኬ በቃ ኖርማሉን ያዥልን
እሺ ከፊት ስም እሺ ከምንፋጠጥ።
እሺ ስሞትም አልበ
ኤልሳቤጥ ሙሉጌታ ወይም በቴድሮስ ያዥ
እሺ ቴዎድሮስ ነው።
ግርማ
እሺ ስልክ ቁጥር ለያዝ
ስልክ ቁጥር ቴዲ ስልክ ቁጥር ንገረኝ። አ- አስራ አንድ አስራ አንድ ሰላሳ ዘጠኝ ሰላሳ ዘጠኝ እ?
ሰላሳ ዘጠኝ ሀያ ሶስት ሀያ ስምንት
ሀያ ሶስት ሀያ ስምንት አዎ እሺ ብዛት ስንት ነው?
ለጊዜው ሁለት ነን፣ ግን እስቲ ሁለታችን ያሽን።
ሁለት እሺ እሺ አመሰግናለሁ።
እሺ እኔም በፊት በቃ መተን ወይ መክፈል እንችላለን ደንበል ጋር እ፣ ወይም ይቻላል።
ደግሞ እንዳልሽው እሺ እኮ ይቻላል።
አካውንት ትልኪልናልሽ በዛ ቁጥር አካውንት በእንትን አዎ፣ አለ ቁጥር
አካውንት ከፈለጉ በቴሌ እንትን ላይ ዩቲዩብ ላይ አዎ አሁን እጽብ ድንቅ ልጆች የተ- የተለቀቀችው ልጅ አለች አይደለ?
አዎ እሷ ከታች ዲስክሪፕሽን ላይ አለ፣
ኦኬ እሺ እዛ ላይ አለ። እሺ እሺ እሺ እሺ ቴንኪው ነው እሺ